Hello
አቤት ጤና ይስጥልኝ። እንዴት አደራችሁ?
እግዚአብሔር ይመስገን።
ለ- ለስምንት ሰዓቱ ቦታ ለማስያዝ ነበር።
እሺ ይቻላል። ስምዎትን ይንገሩኝ።
አልበርት ሽፈራው
አለበል አልበርት አልበርት ሽፈራው።
አልበርት።
አዎ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ዘ- ሰላሳ ሁለት
እሺ አስራ ሰባት አስራ ሰባት ዘጠና አራት ዘጠና ዘጠና አራት ሀምሳ አምስት
ሰላሳ ሁለት አስራ ሰባት ዘጠና አራት ሀምሳ አምስት ትክክል። አዎ እሺ የስምንት ሰዓቱን ነው አይደል ያሉኝ?
በትክክል ለስንት ሰው ነው ቦታ ማስፈለጉት?
ለአንድ ሰው ለራሴ ነው ለአንድ ሰው እሺ እሺ እ፣ ስለዚህ ቲኬቱ እዛው በአካል መጥተው ነው የሚያገኙት። ከ- ከቻሉ ቀደም ብለው ይድረሱ። ከስንት ሰዓት በጣም ጀምሮ አለ ቲኬት እዛው።
በጣም እሺ ጥሩ እሺ Thank you እናመሰግናለን።
መልካም መልካም ቀን ይሁንልዎት።
አሜን እሺ እሺ